አድርጓል። hello
አቤት እ hello
አይሰማኝ አልሰማል።
እሺ አሁን ቴሌግራም ላይ አውርተን ነበር አይደል?
አዎ አርሴናል የሚለው account
አክሰን እ በሚለው account አዋራን
አዎ በራሱ ነው።
እኮ እሺ እ ብር ቆርጦብኛል ነው እያልከን ያለው አይደል?
ይኸውልሽ አሁን ሰባት መቶ ብሩ የአሁኑ ነው። ጠዋት ገቢ ያደረኩት ነው። አ- አምስት መቶ ብር አስገብቼ ተጫውቼ ሁለት ሺህ ብር ላኩበት።
አዎ withdraw ሁለት ሺህ ብር አደረክ መጨረሻ ላይ አዎ balance ሁለት ሺህ ብር አድርጌ ሰባት መቶ ብር ቀረ አይደለም አ አ ካላ የትላንትናው ማለት የትላንትና ስምንት መቶ ምናምን ብር እያለ balance ዜሮ ነው። እሱ ማታ ነበረ ሁለት ሰዓት ከምናምን ላይ
ማታ ትናንትና ማታ
አዎ ሶስት ሰዓት ላይ ሁለት ሰዓት ነው ሁለት ሰዓት ከምናምን ላይ ስምንት መቶ ምናምን እያለ ሁለት ሁለት መቶ ብርም ቀርቶ ነበረ አንድ ላይ ሺ አራት ሺ ሁለት መቶ ብር አይሆንም አ
balance እሺ።
ዜሮ ነው። ሂሳቡ እዛ ላይ አላየሁትም። ባል- ስወጣ የለም። ከዛን ጠዋት ነው ገቢ ያደረኩት ይሄንን እሺ።
አዲስ ገቢ ከትናንቱ ገቢ በፊት ማለት ነው። እሱን ለምን አ።
እሱን አክብብበትና ላክልን screenshot ኡን። እሱን ልክ እንደዚህ አ?
የሆነብህን ቦታ እንደሱ የሆነብህን ቦታ ላክልን screenshot።
ይኸው screenshot አድርጌ ላኩልሽ እኮ እሱ ነው
screenshot ላይ እሱ አይታየም። እስኪ ቆይ አንዴ ሌለ
እ?
እሺ አንዴ ሊያው ቆይ መልሼ
ይኸው እስኪ ይኸውልሽ መጀመሪያ ላይ ይኸው የመጀመሪያ የዛሬ የላኩሽ- ሳይሆን የትናንትና ነው።
ስምንት መቶ ስንት ብር ነው የቆረጠብኝ ነው የምትለው? ይኸውልህ መጀመሪያ እሺ hello
መጀመሪያ ስምንት መቶ ብር ነበር።
ስምንት መቶ ሳይሆን የላክልኝ ቁጥር ላይ ሺህ ዘጠኝ መቶ ነበረ። በአራት መቶ ተጫወትካ ከዛ
no በሁለት መቶ ነው የተጫወትኩት። በሁለት መቶ ተጫወትኩና እ ገባ ጎሉ።
እኮ ከዛ ሁለ ሁለት መቶ ሲቀነስ ሁለት ሺህ ምናምን ብር ሆነ።
ይኸውልሽ አይደለም እያየሽ screenshot ያልኩት አይተሻል ግን አዎ አይቼዋለሁ። ከታች ያለው የመጨረሻው transaction ዛሬ ሺህ ዘጠኝ መቶ ነው የሚለው አይደል እንዴ?
ሺ ዘጠኝ መቶ አይደለም ስምንት መቶ ስልሳ ብር ስልሳ ብር ነው ያለው።
ስምንት መቶ ብር የሚል ሲገልጽ
ስምንት ከስልሳ ነው ያለው። በሁለት መቶ በሁለት መቶ ተጫወትኩና ማለት ነው ገብቷል። ይኸው ጎ- ጎሉ ገብቷል። ሺ ሁለት መቶ ብር ነበር የሚሆነው። አይተሻል screenshot ኡ ላይ የላከኝ screenshot መልሼ ቆይ forward ላድርግልህ። የላከልኝ እኮ እንደዛ የሚል የለም። ይኸውልህ አንዴ ይኸው የላከልኝን ልክ ይላለሁ መልሼ ይህን ነው የላከው።
የት አለሽ?
ይኸው ቴሌግራ ይኸው ልክ ይላለሁ። አሁን ያው ቴሌግራምህን ላይ
ይሄ ዛሬ ነው ትናንትና ነው?
ይሄ ማለት አንተ የላክልኝ ነው
ይሄ ዛሬ የላኩልሽ ነው። የትላንትናው ሊላክልሽ የትላንትናው ሁለ- እኮ እሺ የላኩልሽ ላክልኝ። ላክልኝ። እሺ ትናንት ሌላ እኮ የላከው screenshot የለም። ከዚህ ውጭ ምንም አላክም።
ይሄን እኮ ይሄ ዛሬ ነው። ይሄ አራት መቶ ብሩ ሁለት መቶ ምናምን ብሩ የዛሬ ነው። ይኸውልሽ እማዬ፣ ገባኝ። ይኸውልህ አንተ አሁን የትናንት ስምንት መቶ የምትለውን እሱን ላክልኝ እንደዚህ አድርገህ
እኔ ይሄንን ነው ይሄንን ነው ያነሳሁት፣ ግን የላኝ የሆነ የጨዋታ ቦታ ላይ ነው ያነሳሁት።
እኮ ይሄኛው እዚህ ላይ ደግሞ ምንም ችግር የለም። ከሺ ዘጠኝ መቶ አራት መቶ ተቀን ተጨመረልህ ከዛ ሺ ሰባት መቶ ምናምን ሁለት መቶ ተቀነሰ። አየኸው አካሄዱ ትክክል ነው። የትናንቱ የምትለውን ግን እንደዚህ አድርገህ ላክልኝ እሱን።
እሺ የትላንትና አሁን ይሄን የጨዋታውን ቦታ እንዴ ከገብቼ ነው የማወጣው። አሁን የትላንትና ቦታ እኮ ወደ ኋላ ሄደህ አንድ አሁን ችግር ነበረ ብር ቆርጦብኛል የምትልበትን ቦታ ላክልን። ልክ እንዲህ ፎቶ አንስተህ ማለት ነው። ከዛ ሌላ ይላለሁ።
እሺ እሺ
ካ- ካላወጣል ካላወጣልኝ ስማይ ካላወጣልህ ያው የግድ መውጣት አለበት። ይወጣሉ of course እዛ ላይ ፈልገው ይኖራል bet history ላይ
ትላንትና ሲጫወት ነበረ ያሳየ እንደዚህ እንዳው አዎ ያሳያል። ወደኋላ ቀስ እያልክ ሂድ እስከ ነገ እስከ ትናንት ድረስ የነበረውን ታየዋለህ።
አየሽ
እሺ መልካም ቀን።
ደውልሽ